ሄሎ
ሄሎ ኢየሩስ እንደኔ ሰላም ነው?
እግዚአብሔር ይመስገን።
አለን ከቤት ኪራይ ነው የምደውልልሽ።
እሺ የባለፈው ልጅ ትኬቱ አልተከፈለውም እንዴ?
ስልክ ትደውልልህ አላነሳም፣ ግን ክፍት ነው። ሾፍ አልመጣም እ በእናትሽ ስልኩ ፎርዋርድ ነው።
ትደውይልሻለሽ ደጋግሞ እኮ እየደወለ ነው።
ስልኩን ላክልኝ። በሰ- በላካችሁልኝ ቁጥር ስሞክር ፎርዋርድ ነው ቁጥሩ።
አይሰራም?
ሾፍ ደግሞ ክፍት ነው። አዎ ሲዶሞ ሾፍ ሶፋቱም ይችላል።
ክፍት ነው።
አዎ ክፍት ነው።
ይምጣ ሱቅ።
አዎ ይቻላል። ስልኩንም text አድርግልኝ ይምጣ እዛ።
እሺ እሺ፣ ያው ቴሌግራም ላይ ላኩልሽ። እስኪ ከሰራልኝ እነግርሻለሁ።
እሺ እሺ አባዬ።
እሺ እሺ